ጤና ይስጥልን። ዋሽንግተን ዲሲ መማከር
አብሮሽ ሰላም ነው? ቅድም ደውዬ ካሽተማ ነው ዘጋ
እሺ፣ ምን ነበር?
እና ከመቀሌ መደወል ችግር ማለት የአስም ምናምን ጋሻ ክብርም አጋጣሚ ወቅት አውቆ ነው የከብርም እህ
እዚህ መጋለ ሆስፒታል ነበርና የአስም ጋሻ ተብሎ እዛ ለመምጣት ፈልገን እናንተ
ድምፆት አይሰማም በስርዓት ምንድን ነው የፈለጋችሁት?
የሕክምና አገልግሎት እኮ ምን አይነት ህክምና?
የአስም አለ የአስም ሌላ አይሰማም